ጤና ይስጥልኝ።
አብሮ ይስጥልን ከቢጃ የጥሪ ማዕከል ነበር የምደውለው ደንበኛችን
እ?
ከቢጃ የጥሪ ማዕከል ነበር የምደውለው። ግሪን ማውንቴን ባርና ሬስቶራንት ነው።
አዎ እሺ፣ ከቢጃ ነበር የምደውለው። አዲሱ የመለያ ኮድ የቢጃ በ SMS ደርሶታል።
የሸሚሲ
በ text የአዲሱ የቢጃ ኮድ መለያ ቁጥር ደርሶታል።
አልደረሰኝም።
እሺ፣ ልንገሮት ያዙ።
ኦኬ ቆይ እሺ፣ አንዴ ጠብቂ እስኪ ብትሆንሳ እስኪ ተወስጠኝ እስኪ ብርቱ እስኪ ብርቱ መባባ እስኪ ንገሪኛ
እሺ፣ አምስት መቶ አምስት መቶ ሰማንያ ሁለት
ሰማንያ ሁለት አራት መቶ ዜሮ ሶስት
አራት መቶ ዜሮ ዜሮ አራት መቶ ሶስት አይ አራት ሶስት አራት መቶ ሶስት እሺ፣ አራት መቶ አዎ፣ ሶስት አራት መቶ ሶስት ነው። ይሄ የቢጃ መለያ ኮዶች ሲሆን ወደ ሰማንያ ስድስት ሰባ ሰባት ወደ ጥሪ ማዕከሉ ሲደውሉ የቢጃ ኮድ ሲባሉ ይሄንን ቁጥር ይንገሯቸው።
ይሄንን እንገራቸው። እሺ አዎ። እሺ፣ ሌላ መረዳውት ነገር ይኖራል?
ምንም እሺ፣ መልካም ቀን።